taratsutsin.
Hello, can I have less noise, right?
ሄሎ Hello?
ሄሎ Hello, can I have less noise, right?
ሄሎ እንትን ኢንፎርሜሽን ፈልጌ ነበር።
እሺ፣
አዲስ ፓስፖርት ከፍቼ አውጥቼ ማለት ነው ወደ ዱባይ ቪዛ ይዤ ነበር እና የሚያስፈልገው ነገር ምናምን ኢንፎርሜሽን ትሰጡኝ ብዬ ነበር አክስማዊት ራይድ ነው። ስልሳ ሰባት ሰማንያ ሰባት ደውል።
እ ስልሳ ሰባት ሰማንያ ሰባት ኦኬ እሺ